ጤና ይስጥልኝ ጉዳይ ሀና እባላለሁ በአኮ ምን ልርዳው
ማግኘት ፈልገን ነበረ እናት መልካም እሺ እ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ
አዎ አንድ ጊዜ አምጥተናል ከእንዴት እሺ በዚህ ቁጥር ነው የሚገኙት
አዎ ችግር የለውም በዚህ ነው እሺ የስራ ቀንና የስራ ሰዓት ይንገሩኝ
አህ፣ ቋሚነት ያለው የለም ሁሉም በስራ ቀንና በስራ ሰዓት ነው የሚመደበው አዎ በተመላላሽ ነው ያሉን ባለሙያዎቻችን ኦ እንጂ በቋሚነት የሚመጣ የለም አዎ
ኦ አይመጡም ነው ወይስ ጭራሽ ነው የለም አዎ አይመዘገቡም በቋሚነት በተመላላሽ ነው የሚመዘገቡት አይ እኛ ያሰብነው በቋሚነት ነበር በቃ አስበንበት መልሽ
እሺ እሺ መልካም ቀን አመሰግናለሁ እናት